hello hello
hello
hello ይሰማ
ይሰማል
ስልክህን ከቲክቶክ live ነበር ያገኙት።
አዎ ቅድም ማስታወቂያ ላይ አዎ አሁን የት ነው የምትኖረው አንተ?
አዳማ
አዳማ እንትን agent አለን እና ሁሉንም ነገር ስላለው ነገር ሰምታል ወይስ ተጨማሪ information እንሰጣለሁ?
አዎ information እፈልጋለሁ። ብዙም አልሰማው ወደ እሺ ወጣለሁ።
እሺ S one ማለት ሶስት ሰው የሚይዘው ነው። ሌላም አለን ስድስት ሰው የሚይዘው ማለት ነው ከፈለክ እና እ፣ በቤት ውስጥ ነው ቻርጅ የሚደረጉት። hello ይሰማል።
ይሰማል ይሰማል።
በቤት ውስጥ ነው ቻርጅ የሚደረጉት ከስድስት እስከ ሰባት ሰዓት ቻርጅ አድርገኸው
okay እ፣ ከሰማንያ እስከ መቶ ኪሎ ሜትር ድረስ ይጓዛል።
የኤሌክትሪክ ነው የቻርጀር ነው የእንትን በማንኛውም charger
okay
እ፣ ስልክን ቻርጅ የምታደርግበት አለ በስ በ single phase ማለት ነው። ሄሎ እና ዋ- ዋጋ እስከ ስንት ነው ይባላል?
እ፣ ወይ ኤሌክትሪክ አሁን ሄሎ
ወይ ይሰማል።
የአድ- የአዳማን ስልክ ልክልሃለሁ ከእነሱ ጋር ነው ዋጋ የምታወራው።
okay እሺ እ፣ ደስ ይለኛል እና እፈልጋለሁ።
ልላክልክ ነው ሄሎ
ወይ እሺ ይሰማል አክል እ፣ ድምፅህ ይቆራረጣል ትንሽ
ቆይ አሁንስ አሁን አሪፍ ነው
እና ያ እዚህ አዳማ ያለውን እ፣ ስልክ ቁጥር ላክልኝና እኔ ያለው ነገር እጄ እሺ አደራጅተው በዛውም ማለት በአካል ታየዋለክ አ ከዛ እ፣ ዋጋ ተስማምታችሁ ከከፈልክ እ፣ እንትን ስልክ ቁጥር አሁን ምልክልክ በምልክልክ ስልክ ቁጥር ትልክልኛለህ የከፈልክበትን እሺ
እሺ መልካም ቀን
እሺ እሺ መልካም ቀን